ሄሎ ሄሎ፣ ወይ ኪሩቤል፣ ሄሎ ወይ ወይ ከሬስቶራንት ወጣህ እንዴ?
አይ እዚሁ ነኝ።
በቃ አንድ ያገናኘኝ እና cancel በቃ ተታጠቁ ትወጣለሽ። cancel አድርግበት።
ትክክል ላገናኝሽ ስትል አዎ አገናኝ። ሄሎ አባ- ኖርማል ማዘዝ ነበር የፈለጉት።
ቴካዌ ሲያልቀኝ ነው ቴካዌ ኖርማል ኤቴ ምናምን ከምቸጋገር ብዬ እኮ ነው።
ኖርማል ቴካዌ ነው።
ኖርማል ሄሎ
ወይ ወይ እናት ወይ ወይ አባቴ በቃ ቅድም አንድ ሰዓት ተኩል ይቆያል ከዛ በላይ ብለኸኝ ነበረ።
አ አ ስልሳ ሶስት ሃምሳ አምስት በቃ ካንስል ይሁን እሺ፣ አትስሩት እሺ። ቢመጣ
እሺ እናት ካንስል እሺ ይሁን በቃ እሺ። እሺ እሺ፣ አባቴ፣ እሺ እናት።
እሺ፣ እሺ አባቴ። አገናኘን በቃ።
ሄሎ ወይ አትተህ ቁጣ እሺ።
ሄሎ ወይ ኪሩቤል ሊዳ በቃ አትተህ ቁጣ cancel ይሆናል።
OK እሺ ችግር የለም thank you እሺ ባ ችግር የለውም።